ሄሎ ሄሎ ሰላም ዳዊት እንዴት ነህ?
ሰላም አለ ተቋረጠ።
አዎ እሺ እ ነቀምት ትምህርት ቢሮ የሚለው shop አለ እሺ
እሱ አሁን እ ultra ላይ ነው መሰለኝ ያለው እህ
አይደል እስቲ check አድርግ label ኡ አድርግልህ መጀመሪያ
የጎረምሳ
አዎ ነቀምት ነው አይደለ?
አዎ አዎ አልትራ ላይ ነው ያለው።
በቃ ወደ ኪኖ ቤስት ቤት አድርጊልኝ እሺ ወደ ኖርማሉ ኬን ነው ይመለስ።
ወደ ኖርማሉ ኪኖ ይመለስ ሩሎቹ ግን ዘሴም ነው አፕላይ የሚሆነው ደቂቃው ምኑም ማለት ነው እሺ እሺ
ቀይሬና ደውዪልኝ አንዴ እየጠበቅኩሽ ነው እሺ አንዴ ጠብቀኝ እሺ።
እሺ